ጤና ይስጥልኝ
ሄሎ
አቤት ሰላም ነው?
እግዚአብሔር ይመስገን ዶም ኪቲዩብ ነው የምንወስዳውት የስ ቫካንሲ ያወጣችሁ ነበር በደምብ
ምናልኝ
የስራ ማስታወቂያ ተመዝግበኝ እሺ ማስታወቂያውን ያዩበት ቪዲዮ ስር ሊንክ አለ በሊንክ ይነሱ እም እም
ከቪዲዮ ስር ባለው ሊንክ አፕ ላይ ያደርጉ አርገን አንቺ ቀኑ አለፈ እኮ ለሰባት ቀን ነበር የሚል ሰው ቀኑ አልፏል። እስክሪን አርጋችሁ ከሆነ ያርጋችሁ ከሆነ እንደውላለን አዎ እሺ እሺ እሺ